ተው ተው ተው ይምላችሁ ተው እንጠንቀቅ፣ ጊዜው ሳያልቀ ይሻለናል ሰላም ፍቅር ሳናልቅ እንታረቀ። ተው እንጠንቀቅ፣ ጊዜው ሳያልቀ ይሻለናል ሰላም ፍቅር ሳናልቅ እንታረቀ። ወጣቱ የታል በረሃ ወጥቷል። ወጣቱ የታል እርስ በርስ ይፋጃል። ወጣቱ የታል ስደት ጨርሶታል። ወጣቱ የታል ያስፈታችሁ ታስረዋል። ወጣቱ የታል በሊቢያ ታግቷል። ወጣቱ የታል በዛም በዚህም ከሀገር ወጥቷል። ወጣቱ የታል ዘረኝነት ወርቷል። ወጣቱ የታል ሁሉም ግራ ገብቶታል። ሰላም ሲመጣ በአስር ብር እስክርቢቶ ዋጋ የሚከፍለው የድሃ ልጅ ነው ወጥቶ ከሰማችሁ ተው እንበለረጋ ለማይረባ ነገር አንክፈል ዋጋ ጊዜው ከፍቷል ሁኗል የገንዘብ ባዶ ኪስህ ሙተ ለቅሶ እንዳታስብ በተማረችው ቀሳር አንክፈል ዋጋ ብሔራችን አይኖርም ማገራችን ሙታ ወጣቱ የታል በረሃ ወጥቷል ወጣቱ የታል እርስ በርስ ይፋጃል ወጣቱ የታል ስደት ጨርሶታል ወጣቱ የታል ያስፈታችሁ ታስረዋል ወጣቱ የታል በሊቢያ ታግቷል ወጣቱ የታል በዛም በዚህም ከሀገር ወጥቷል ወጣቱ የታል ዘረኝነት ወርቷል ወጣቱ የታል ሁሉም ግራ ገብቶታል ወንድሞቼና